ሄሎ ጤና ይስጥልኝ። ያው ሰ- ኦፒን ሰላም ነው?
ምን ልርዳዎት?
አ፣ እንትን ነበረ ይሄ አጠቃቀሙ ሄሎ ሄሎ
አበል አይሰማም።
ሄሎ ሄሎ ሄሎ አ፣ አይሰማም።
ጤና ይስጥልኝ። ማለት ሰል- ሰላም ነው። እንትን ነበረ ይሄ አገልግሎታችሁ ተቴሌኮም አ፣ ታ- እንትኑ ማለት ነው ሬዲዮ ምናምኑ
እሺ፣
እንዴት ነው አጠቃቀሙ?
አጠቃቀሙ ስልሳ ሁለት ዘጠና ሁለት ላይ ደውሉ
አሳ- እና የሙዚቃ አገልግሎት አለን።
አ፣ ሄሎ
አዎ አይሰማም?
ይሰማኛል፣ ይሰማኛል አሁን
ሄሎ